hello ይስጥልኝ።
አቤት Fresh Corner አቤት እኔ መሬት ምን ልታዘዝ ከፌ ነበር ደወል
እ፣ branch ላይ ስደውይ እኔ እዛ የለሁኝም።
ቦሌ branch ነው።
አይደለሁም እዛ አይደለሁም የለሁም እዛ እሺ ስልክ ይሰጡኝ ይችላሉ?
የቦሌ መስሏን አላውቀውምማ። መጀመሪያ የመዘገባችሁት አለ አይደለ?
ቦሌ branch ብለን የመዘገብ ነው ይሄኛው ስልክ ስለሆነ አይ።
ደንበኛችን
እ- እኮ ሌላ ላይ CMC ላይ ያልመዘገባችሁ
እዛ ደውለን እንጠይቅ።
CMC ላይ የመዘገባችሁ CMC የመዘገባችሁትን ስትደውሉ የቦሌውን ነው የሚሰጣችሁ። ወደ ቦሌ ስለተቀየረች እሺ ደንበኛችን፣ እሺ እናመሰግናለን።